ሄሎ
ሄሎ ሶል
ሄሎ ወይ ጥሩዬ እንዴት ነሽ?
ደህና ነህ?
ሰላም ነው?
አለሁ በእናትህ ተሻለህ? ሳልደውልልህ እ ተሽሎኛል።
ግን ድምፅህ ያው ነው አልለቀቀም።
እ እሱማ አፍንጫዬም በደንብ አልለቀቀኝም።
አዎ፣ እና ዛሬማ አልሄድካትም ስራ?
አልሄድኩም። አንቺም አልገባሽም እንዴ?
አልገባሁም። ማንም የለም። የንጉስ ሂጄ ነበር አለች እ እኔና እኔና ሙዜ ነበርን የነበርነው አለች።
እኔማ በቃ ቀረው። ነገ ያው cla- class ስለምንሄድ
አዎ፣ ትሄዳለህ?
እረፍት ላይ ብዬ እንዴ አንቺ አትሄጂም?
አዎ፣ እኔም የምሄድ አይመስለኝም። እባክህ ምን ነው እንጃ ሰለችሽ?
አስጠላኝ። ሰለቸኝ። መንገዱን ሳስበው ባለፈው በጣም ደክሞኝ ስለነበረ
እሺ
አስጠላኝ። አልሄድም እባክህ የራሱ ጉዳይ። ሄሎ ሄሎ ሄሎ